ችለው ሰላም እንደምኖር ጤና ይስጥልኝ ድር ገበያ እንዴት ዋሉ?
ደህና እግዚአብሔር ይመስገን። አሁን እንዴት ነው አከፋፈሉስ? እንዴት ነው የምከፍለው? በኢትዮ ቴሌኮም ነው እንዴት ነው አሁን የድር ገበያ ላይ እቃዎችን በቴሌቪዥን screen እያየሁ ነበር።
እሺ ምን ላይ ነው እያዩ ያሉት? አፕሊኬሽኑ ላይ ነው አ፣ እንትን ላይ ነው አ- አባይ ቴሌቪዥን screen ላይ የቴሌቪዥን screen ላይ ነው አባይ አባይ okay እሺ ስልሳ ሁለት ሀምሳ አንድ ላይ
ስልሳ ሁለት